Hello ጤና ይስጥልኝ። ቃል ኪዳን ነኝ ከ Best Bet። ምን ልርዳው?
Best Bet ሰላም ነው። ብሩ እስካሁን አልርስም። አንድ መቶ ትላንት ማታ deposit እሺ፣
እስካሁን አልገባም።
እሺ።
mess- deposit message ልካውልን ነበር።
message ሁላክ ገብና ላኩት በቴሌብር ቴሌግራም በቴሌግራም። አው
ከየት ነበር ያደርጉት? ከ CBE ነው ወይስ ከቴሌብር ነው?
በስ- በሲ እስቲ ሲቢኢ የሚጠቀሙበትን ስልክ ቁጥር ንገሩኝ።
እ? ብሩ ሲቢኢ የሚጠቀሙበትን ስልክ ቁጥር።
ሰላሳ ዘጠኝ እሺ፣
ሀያ ሶስት እሺ፣ ሰላሳ ሶስት እሺ፣ ሰላሳ ዘጠኝ እሺ፣ ዜሮ ሰባት
እሺ። እሺ፣ ለቻፓዎች አሳውቀናቸዋል። ይገባሉታል። ትንሽ ይጠብቁ ነው እባክዎ።
እስከ መቼ እየጠበቅኩ ነበር። እስካሁን ምን- ገባኝ። ያው ብዙ- ብዙ ስለሆነ ነው፣ በጣም ብዙ ነው። እንደዚህ ችግር ያጋጠመው የዲፖዚት እና አንድ በአንድ ነው እየተሰራ ያለው። ለዛ ነው
ችግር የምንጠብቃለሁ። ብዙ ሰዓት እየጠበቅኩ ነበር። እስከ እኮ አዎ፣ ይቅርታ።
አምስት በጣም እስከ ለተፈጠረ አምስት ነገር በጣም ይቅርታ።
ችግር የለም። እሺ አሁን ብቻ ትንሽ ደውል ይጠብቁ። እሺ፣ እሺ፣ እሺ፣ መልካም።